ጤና ይስጥልኝ ሁሉ ስፖርት በኮ ምን ልርዳዎት?
hello ሁሉ ስፖርት ነው በኮ ምን ልርዳዎት?
እ፣ እንትን እንትን የምልበት ቴሌብር ማለት ነው እዛ ውስጥ የምመድብበት እሱ ጠፋብኝና ምን እንዴት ማድረግ ይሻለው ብዬ እኮ ነው።
እንዴት የምመድብበት? ምንድን ነው የጠፋበት?
በቴሌብር ብሩን ነው የጠፋው?
አይ አይደለም application ኑ ስልሽ application ኑ ሳይሆን ቴሌብር ነው።
ቴሌብሩ አዎ
እሺ ቴሌብር አሁን ለጊዜው እያስተካከልን ስለሆነ ነው system ሲስተካከል ይመጣል ተመልሶ። እስከዛ ሄሎ ካሽ ካሉት በሄሎ ካሽ ይጠቀሙ።
ለዛ ነው እምቢ ያለው አዎ
እና በሄሎ ካሽ ነው የምጠቀመው አዎ፣ እስከዛ በሄሎ ካሽ ይጠቀሙ።
እሺ እሺ